ጤና ይስጥልኝ ቤስት ባይት ቤቴን የምልርዳው የዝድራው አልገባኝም። እያወቅ ነው ብር በዚህ ስልክ ነው?
ብር አልገባለኝም።
በዚህ ስልክ ነው?
አዎ በዚህ ስልክ ነው።
ስንት ብር ነው?
ዘጠኝ ሺህ
እሺ አንድ ጠብቅ። እሺ አምስት ሺ እና አራት ሺ ነው ያደረገው።
አዎ እሺ ወደ ቴሌብር account አስራ አምስት ዜሮ ሁለት ሀያ ዘጠና ሁለት ላይ አዎ አዎ።
እሺ confirm ስላልተደረገ ነው። እሺ confirm አድርግልሃለሁ፣ ይገባል።
አብሽር አየናትና አመሰግናለሁ።
መልካም ምሽት።